hello hello
ጤና ይስጥልን። Donkey Tube ነው።
YouTube ስልጠና ለመመዝገብ ነበር።
እሺ፣ አራተኛ ዙር የ YouTube ስልጠና እየመዘገብን ነው። ስሞትን ማን ልበል።
አ፣ ብሩክ ይልሰገድ ብሩክ ይልሰገድ
እሺ፣ ከስልክዎትን ይነግሩኛል?
ዜሮ ዘጠኝ እሺ
ዜሮ አራት
እሺ ዜሮ አንድ
እሺ ዜሮ ዜሮ ስልሳ አራት
እሺ ከየት አካባቢ ነበር የደወሉልን?
ጅማ
እሺ ማስታወቂያውን ከየት ነበር ያዩት?
YouTube ላይ ነው ያየሁት።
እሺ በአካል ነው ኦንላይን ለመማር ያሰቡት?
ኦንላይን ነው።
እሺ የሶስት ወር ኮርስ ነው። ኮርሱ በሳምንት ሁለት ቀን ኮሜዲያን እሸቱ ያስተማረው